ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት?
ኧረ ሁሉ ስፖርት ልቆርጥ እምቢ አለኝ።
ምን?
ሁሉ ስፖርት
ምን ሲሆን ነው እምቢ ያለዎት?
ሁሉ ስፖርት ልቆርጥ ብዬ ነበር እምቢ አለኝ።
እኮ ምንድነው የሚቆርጡት ጨዋታ ነው?
አዎ ምንድነው የሚሉዎት?
እ ምንድነው የሚሉዎት ደንበኛችን?
ልቆርጥ ብዬ እምቢ አለኝ እኮ ኳስ የም- ጨዋታ አለና እምቢ የሚሉዎትን screenshot አድርገው በቴሌግራም ይላኩልን። ዌብሳይቱ ላይ ጥያቄ ምልክት የምታላለች እሷን ነክተው በቴሌግራም የሚሉዎትን screenshot አድርገው ይላኩልን።
ቴሌግራሙ ምንድን ነው የሚለው? እሺ እሱ ጥያቄ ምልክት አለ እዛው ዌብሳይቱ ላይ እሱ ላይ ያገኙታል ቴሌግራም አካውንታችንን።
እሺ እሺ እሺ እሺ